ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከድር መሐመድ
hello
ከድር መሐመድ ነህ?
አዎ ከ We Plus ድርጅት ነው የምደውልልህ። መተግበር- መተግበሪያችን አውርደህ ተመዝግበህ ነበር እና አሽከርካሪ ኖት ወይስ ተጠቃሚ ኖት?
ተጠቃሚ ተጠቃሚ ከሆኑ We Plus Solution User የሚል አለ። እሱን መተግበያ- መተግበሪያ አውርደህ ነው እና የምትጠቀመው።
እሺ እሱን መተግበሪያ አውርደህ ስትጠቀም ከሶስት መቶ ሃምሳ በላይ game ኦች አሉ። እንዲሁም ደግሞ አሸናፊ- አሸናፊ የሚያደርጉትን እ፣ ኮድ ማግኘት ይችላሉ። ያን አውርደው ነው የሚጠቀሙት። እሺ፣ አመሰግናለሁ። መልካም ጊዜ።
ምንም አመሰግናለሁ። እሺ።
እሺ